hello ሰላም ነኝ።
ሄዶ አሁን cancel order cancel ተደርጎ ነበር እና ቤታ ቤት ነው ምናምን ነበር ያናገርኳት። ሮቤል ነኝ።
ሮቤል አዎ ካልተ ይደረጋል።
እና cancel ሮቤል cancel order ነው?
አዎ cancel አዎ cancel order ነው እና complete ተብሏል። ከቢሮ complete ብለውታል።
ሮቤል አቤት
እህ እህ፣ አቤት እ hello
ቆይ አንዴ ይድ ምንድን ነው ሮቤል ምንድን ነው የሚሆነው? እያወራሁት ነው።
እሺ order
complete ተባለው cancel የሚሆን order ነበረ።
complete ተብሏል እና ደውዬ ነግሬያት cancel አደርግልሃለሁ ብላኝ እስካሁን አልተደረገም። አንድ ሰዓት ሆኖታል።
እሺ ሮቤል ቆይ አንዴ ይደውሉልሃል። እሺ አንዴ እኔ ኬዙን ስለማላውቀው
እሺ
እሺ ቆይ ቆይ ቆይ ስልክን ስልክን ንገሬ በምንድን ነው የምደውለው?
በዚህ ደውል መስ- በዚህ
በየትኛው ዜሮ ዘጠኝ ንገረኝ።
በዚህ ደውል በዚህ
በዚህኛው ቁጥርህ አዎ።
በስልሳ ቤቱ ማለት ነው። በቃ እሺ። እሺ።